እሺ መልካም እድል እሺ አየዋለሁ አንድ ዶላር ቀርቶ hello አላ አቤት፣ እንዴት ነሽ ሀና?
እግዚአብሔር ይመስገን ሁሉ ሰላም?
አለን ይመስገን።
ከዋሳ expert ነው የምደውልልሽ።
እሺ፣ አንዴ ልደውልልሽ መልሼ፣ ይቅርታ okay okay፣ ችግር የለውም። እሺ